ጤና ይስጥልኝ
ስል ከአሪስቲ ነው የምንደውልሎት ደንበኛችን ደውለውልን ተቋርጦ ነበር።
ተቋርጦ ነበረ።
እሺ የቴሌግራም ቁጥራችን እየ- እንዳስቸገሩት እየነገሩን ነበረ።
ብቻ contact ካልሆነ እህ።
መላክ አልችልም ይላል።
እሺ አሁን እ፣ ደውለውበት በነበረው ቁጥር ነው ወይስ ባመለከቱት ቁጥር ነው እርስዎ ቴሌግራም የሚጠቀሙት?
ባመለከቱት ቁጥር ነው።
እሺ ደንበኛችን እ፣ በዛ ቁጥር ለእኛ የቴሌግራም account እንዳለ እያሳየን ስለሆነ ከአሪስቲ መሆናችን የሚገልጽ መልዕክት ልከንልዎታል። እዛ ላይ share ያደርጉን።
okay እዛ ላይ share እናድርግ።
አዎ screenshot ኡ እዛ ላይ ይላኩልን።
okay
ተስተክሎልን አሳውታለን።
እሺ እሺ መልካም ምሽት ይሁንልዎት።
ልክ ያለው ይህ
እሺ ደንበኛችን ደርሶናል። ተስተካክሎ እንዳለቀን አሳውቀውታለን።
እሺ እሺ መልካም ምሽት።
እም።